እባላለሁ። ሰላም ጤና ይስጥልን። እንዴት አረፈዳችሁ?
አለን ደህና አለን ይመስገን። ከ WePlus Solution ነበር የደወልነው። ባለፈው አውርተን በዚህ ስልክ እ? እ?
ቆይ እስኪ እንትን አይሆን እስኪ te- text ልካችሁልኛል አይደል?
አዎ link ልከናል። እ፣ ተመዘገባችሁ ወይ?
አያለሁ። አይ ፍ- እ፣ ገና ቀስ ብዬ አያለሁ።
እሺ እሺ፣ እዩትና ምንም አይነት ሀሳብና አስተያየት ካላችሁ ችግር የለውም። እሺ፣ አሳውቃቸዋለሁ። ችግር የለውም።
እሺ እኔ ራሴ ከተመቸኝ እደውላለሁ።
እሺ፣ thank እናመሰግናለን።